ጤና ይስጥልን። አሁን ሜትሪክ ህክምና
ሰላም አለን።
ከአስቴ ነው ደውለይቸው እባላለሁ።
እሺ
ባሪስፖርት ማሽን ለረዥም ጊዜ ትራንዛክሽን አልፈጸሙም። ያጋጠማችሁ ችግር አለ?
አ- አ- ብዙ የሚጠቀም ሰው ስለሌለ ነው።
ኦኬ ለዛ ነው ሪዝን አላቸው ማይጠቀምበት ወይ
እንጃ። ያው ብዙ ማለት ሰው ያው ምን ምን እየመረጡ ነው?
ያው እኛ ጋር transfer ምናምን?
credit credit ነው እ፣ እንትን የምንለው okay cre- credit ላይ ነው ብዙ ጊዜ የምንሰራው። cash ብዙም አና- የምንሰራው ስለሌለ ያ ይመስለኛል።
okay። ለማንኛውም ያው የሚጠቀሙ ደንበኞች ምናምን ካሉ recommend አድርጓቸው የ POS ማሽንን እሺ እ፣ አጋጣሚ ላይ እ፣ ችግር ምናምን ካጋጠማችሁ POS ማሽኑ ላይ ዘጠና ሶስት ዘጠና አምስት ደውላችሁ እርዳታ ማግኘት ትችላላችሁ። እሺ መልካም ቀን።
ሰላም ነው።